హలో సిస్టర్ హలో అవి pertenecen en diferentes puerto.
Hello
Hello, Esamo?
ఇస్తున్నాం ఇస్తున్నాం
እሺ ምን እንርዳ?
በእንዲንግ ገባ እኔ ቱ ሜክ ባላንስ
What did you say, sir?
ሌትስ ቢት በእንዲንግ ገባ
pending ብሎብ ነው? እሺ በ SantimPay ነበር አይደል?
yeah በ SantimPay ነበር አይደለ?
ምን ምን
hello አማርኛ Hello, ችልም hello, hello.
አባቴ?
sister
hello
sister እንደት ነሽ አለው እግዚአብሔር ይመስገን።
sister እነ- ከእነ ማታ እነ ታክሲ ቤት ሶስት ሺህ እነ ስድስት መቶ ሰላሳ ሶስት ብር ሶስት ሺህ ገባ። ግን ፔንዲንግ ገባ
ፔንዲንግ ሆኖ ነው?
አዎ፣ ፔንዲንግ ነው የሚለው።
እሺ እሺ የቤት ቤት ቁጥሩ የደወሉበት ነው አ?
የደወልክበት የቤት ቤት ቁጥር ነው አባቴ?
አዎ፣ እሱ አለ እነ ቴሌግራም ባንክ ላለው ደውል ብቡል
እ
ደውል አለው እኮ እሱ ቴሌግራም ነገር እኮ አይደለም እኔ እኮ እኮ ለዛ እኮ ነው እየጠየቅኩ ያለሁት። የቤት ቤት ቁጥርህ ስልክ ቁጥርህ የተመዘገብክበት ቁጥር የት ቁጥር ይሄ ነው?
ነው።
የደወልክበት ነው?
አዎ አዎ እሺ እሺ ጠብቀኝ እሺ፣ ቼክ እያደረኩልህ ነው።
እሺ ሲስተር እሺ
ትላንት ነው አይደለ?
አ?
ትላንት ነው አይደለ ወይ?
ማታ ማታ
እሺ ለ SantimPay አሳውቄልሃለሁ። እሺ approve ሲያደርጉልህ ይገባልሃል። ትንሽ ጠብቅ።
እሺ sister እሺ ስለደወልክና አመሰግናለን። እሺ መልካም ቀን።
አመሰግናለሁ እሺ